ብር
ወይ ምን ገጠመኝ መሰለሽ ወረዳ ዘጠኝ ላይ እ እንትን ምንድን ነው ወይ unknown error ይላል። login ም አያረግም ምንም አያረግም። unknown error
አናውን ይላል። እሱ ነገር ኮልፌ ላይ መስሎኝ እያለ ነው። እኔ ጋር ሳስገባ ይገባላቸዋል። እንዴት ነው ከታገሱ ግን unknown error ይለኛል።
አንተ ላይ ሞከርከው?
እስቲ ቆይ እኔ እስቲ እኔ ላይ ልሞክረውና አዎ እሱ ሞክረው። የታገሱ ችግር እ እ ኮልፌ ላይ እንደዛ ቀድሞኝ እኔ ጋር ሳስችል ይገባል። እኔ ጋር okay አንቺ ጋር ይገባል።
አዎ እኔ ጋር ይገባል። ሞክረውና app ኡን እንደገና ወይ update አድርገን ማለት ነው።
እስቲ በቃ ካልሆነ እንትን አደርገዋለሁ እ አንተ ላይ ሞክረው መጀመሪያ።
እሺ እሺ